ሄሎ ጤና ይስጥልን። ስስት ጤና ይስጥልን።
አብሮሽ ትናንትና order ነበረኝ በዚህ ስልክ።
እሺ ትናንትና ነው complete የሆነው?
አዎ
ኮድ ደርሶታል?
ኮድ ደርሶኛል። አዎ እሺ driver አልደወለም?
አልደወለልኝም።
እሺ ጠብቁኝ፣ የ driver ስልክ ልንገሮች። okay ሽንኩርት ነው ሽንኩርት grade B
አይ ሽንኩርት አላዘዝኩም። ሽንኩርት የዛሬ ነው።
የዛሬ ነው። okay እሺ አዎ ትናንትና potato እንትን tomato እና እንትን እ ቀይ ስር
አዎ ይሄን ለነገ ነው የምንልክሎት። assign አልተደረገም።
በእናትሽ ውይ በጣም ነው የሚያስጠላው። ግን እንደዚህ ማለት expect ካረግሽው አዎ ልክ ሀያ ነው።
አራት ሰዓት ሳይ ብሎ ባለፈውም እንደዚህ cancel ተደረገብኝ እንደዚህ እየጠበኩ ይሄ ጥረት ስላጋጠመን ነው እንጂ accept ተብሏል። ኮድም ደርሶታል አይደለ?
አዎ ግን order assign አልተደረገም። driver ም ይሄ ነገ ነው የምንልክሎት። ይቅርታ በጣም እሺ።
አንድ ላይ ነው ከዛሬ ጋር የዛሬም አዎ አንድ ላይ ነገ ይመጣል። እሺ እሺ መልካም እሺ